ጤና ይስጥልኝ።
አምስት
ሰላም እባላለሁ። ከአሪፍፔ ነው የምደውለው።
Okay እሺ።
ሜሮን መክራኖስ አዎ
ጤና ይስጥልኝ። የደወልኩት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍፔ ሶስት ዜሮ ዝግጅት ላይ እርሶን ለመጋበዝ ነው። ዝግጅቱ አሪፍፔ በሚሰጣቸው አገልግሎቶች የጨመራቸውን እንዲሁም ያሻሻላቸውን አገልግሎቶች የሚያስመረቅበት ፕሮግራም ነው። ዝግጅቱ የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
ምንድን ነው ፕሮግራሙ? ያልሽኝ ይቅርታ።
ፕሮግራሙ እ ያው አሪፍፔ በሚሰጣቸው አገልግሎቶች ላይ የጨመራቸውን እንዲሁም የሚያሻሻላቸውን አገልግሎቶች የሚያስመረቅበት ፕሮግራም ነው።
Okay እሺ።
ስለዚህ በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመችዎታል?
እም፣ እርግጠኛ መሆን አልችልም። ይቅርታ።
Okay፣ እሺ። ጊዜዎትን ሰጥተው ስላዳመጡ እናመሰግናለን። መልካም ቀን።
እሺ ባንቺ